ጤና ይስጥልኝ አቶ በላይ
ጤና ይስጥልኝ።
ከአሪፍ ፔይ ነበር የምደውልሎት።
የት?
ከአሪፍ ፔይ።
እሺ እሺ ባለፈው አስመዝግበውን ነበር ሰማንያ ብር deposit ለማድረግ ሞክረው እንዳልገባሎት አዎ።
አዎ screenshot እንዲልኩልን ጠይቀንዎት ነበር አልላኩልንም አይደል?
screenshot ላይ እንትን ነው mutual contact ይላል ለመላክ mutual contact ብሎ ይመልስልኛል።
እሺ ስልክ ቁጥሩትን የቴሌግራሙን ይንገሩኝ እና እኔ መልእክት ላክሎት እዛው ላይ ይልኩልናል።
በዚህ ራሱ በዚሁ በራሱ ነው።
አዎ እሺ መልእክት እንልክሎታለን እዛው ላይ screenshot ኡን ያስቀምጡልን።
okay thank you እሺ እናመሰግናለን። መልካም ቀን።
አመሰግናለሁ።